Hello ማሙ ሰላም።
የሚሸጥ መኪና ነበረኝ compact
ይዛኸው ትመጣለህ?
አ፣ ፎቶን ላክልሽ። እኔ ሻሸመኔ ነው ያለሁት።
Okay። በፎቶ እንኳን አንሸጥም አባ።
ነው እንዴ?
ያው ካላየ ነው መኪናው።
እሺ። አይ ሁለት ሺህ አስር ነው silver color ነው።
አዎ፣ ስለ ምን አሁን ገዢ ሲመጣ ምን ሻሸመኔ እንድልከው ነው ወይስ ይዛኸው ልትመጣ ነው?
አይ ያው ገዢ ካለ እመጣለሁ ነው ችግር አለ።
አዎ፣ ስለ እኛ ያላየነውን መኪና ምን ብዬ አስረድቼ ምን ብዬ አሳምኜ እ፣ የታ- የት ናይል- አካባቢ ነው ታዲያ?
ቦሌ መስቀል Flower።
ነው እንዴ?
አዎ
እሺ። ምን ብዬ ፎቶን ላክልሽ እና ገዢ ካለ
አዎ፣ ችግር የለውም።
ላክልሽ በቴሌግራም አዎ ላከው፣ ችግር የለውም።